ሄሎ ጤና ይስጥልኝ ቤስት ቤት?
ብስብስ አካ- እን- ብስብስ ነው።
አዎ ቤስት ቤት ነው።
እን- ነ- ለሲስተር
ሄሎ አቤት፣ እየሰማሁ ነው። ምን ልርዳ?
እን- withdraw check እን፣ account እን፣ withdraw እ- አድርገና
አ፣ withdraw ነው።
እሺ እሺ፣ አንዴ ጠብቀኝ።
አይ 09 account ብስብስ ነው።